ፈልገን ነበር። አለ እንዴ?
አምቡላንስ ፈልገው ነው?
አዎ አዎ አለን።
አ፣ የት አካባቢ? ወደ ጎጃም በረንዳ ምናምን አለ?
ወደ ጎጃም በረንዳ የለንም። መነሻችን dispatch center አችን እዚህ ሾላ ሚናሮል ጋር ነው።
okay። ወደ ጎጃም በረንዳ አካባቢ የለም?
የለንም። አዎ ጎጃም በረንዳ አካባቢ የለንም። መምጣት ግን እንችላለን።
እሺ።
እንላክላቸው።
እሺ
እሺ